ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን ፍሊንስቶን ሆምስ፣ እኔ የደወሉት ምን ልርዳዎት?
አ ማስታወቂያውን እየሰማሁኝ ነበረ። አባ- አምስት መቶ ብር ከፍላችሁ ምናምን ግልጽ አልሆነልኝም። እሱ እንድታስረጂ ነበረ።
አክሲዮን ሽያጭ አክሲዮን ነው።
ነው።
አዎ አክሲዮን የአክሲዮን ሽያጭ ነው። የአንድ አክሲዮን ዋጋ አምስት መቶ ብር ነው። እስከ እሺ።
ሁለት ሺህ ድረስ መግዛት ይችላሉ። የት አካባቢ ነው ያሉት እርስዎ?
እኔ ገርጂ okay ገርጂ ከሆኑ እኮ ቢሮ አለን። ዋና ሄዶ እየ- ሆስፒታል ያለው ገርጂ የት ኮሪያ ነው?
ሆስፒታልን አወቁት?
የት ኮሪያ ሆስፒታልን አወቁት?
ኮሪያን አውቀዋለሁ።
በእሱ ጋር ወደ ቦሌ ሆምስ የምታስወጣ አስፓልት አለች አይደለ? ቀጭን አስፓልት።
አዎ፣ በዚህ በማርያም ጀርባ።
አዎ
እሺ፣ በእሱ ጋር አለን። ትንሽ እንደመጡ ወደ ቦሌ ይህ አለ- አለምነህ ጋራዥን እንዳለፉ አለምነህ ጋራዥ። አዎ፣ ይታዩታል። ነጭ ፎቅ ይታየዎታል። ፍሊንትስቶን የሚል
ፍሪጅስቶንም የሚል አዎ ፍሊንትስቶን የሚል ይታየዎታል። እዛ መጥተው ያለውን መረጃ detail ኡን የሽያጭ አሀ።
አማካሪዎች ያስረዱታል።
እሺ፣ ውጤቱ መጨረሻ ላይ ምንድን ነው የሚሆነው?
የትርፍ ተካፋይ መሆን ይችላሉ።
እ የባለቤትነት እ, ድርሻም ይሰጡታል። እ፣ ወደ ቤትም መቀየር የሚችሉበት አማራጮች ይኖራሉ ማለት ነው። አሁን ነው።
የ real estate company እንደመሆኑ መጠን እሺ፣ ወደ ቤት ቀይርልኝ አክሲዮን ትርፍ የሚሉም ከሆነ ወደ ቤት አሀ።
እንዲቀየርሉት ማድረግ ይቻላል። አፓርትመንት ቤቶችን ስለሆነ የሸጠ የሚገነባው።
okay፣ አ፣
በጣም ጥሩ አመሰግናለሁ።
ለበለጠ እሺ።
መረጃ ወደ office ቢመጡ more አሪፍ ነው።
አዎ፣ አይ ቅርብ ነኝ ያለሁት። መጥቼ አወራሻለሁ።
እሺ ስምዎትን ማን ልበል ጌታ ጌታ መሀሪ ይባላሉ።
ጌታ መሀሪ። እሺ ምን ላይ ነበር እ።
ማስታወቂያችንን የሰሙት?
አሁን እንትን እ፣ ሬዲዮ እየሰማሁ እያለ ሬዲዮ ላይ እሺ።
ማስታወቂያ አ፣ ሰማንያ እ፣ አንድ ስ- ሰማንያ ስምንት ሰማንያ ሰማንያ ስምንት ለበለጠ መረጃ ምናምን ሲሉ ሰምቼ ነው እኮ አሁን እሺ ስለዚህ መቼ ይመጣሉ ወደ office?
እ፣ ዛሬ ስራ ነገ ነገ ራሱ እመጣለሁ።
በቃ እሺ አ፣ እደውላለሁ። እሺ መልካም ጊዜ ይሁንልዎት።
እሺ ለሁላችሁ